hello
አቤት ጤና ይስጥልኝ። አሚር ተረዳው።
ቴሌ አድረስ ስለሌ ተመላሽ አልሰጥም አለ። ቴሌግራም እየሰራ አይደለም።
እሺ ተመላሽ ትኬት check ሲያደርጉ ነበር።
አዎ እሺ cashier code ኡን ንገረኝ።
አስራ ሶስት እሺ እሺ ሰማንያ ስምንት እሺ
ሰላሳ አራት እሺ
አርባ ዘጠኝ
እሺ የመቼ ነበር?
ሰላሳ ሰላሳ ላይ ነው ያ- ያ- ያለቀው
እሺ በአምስት መቶ percent በአራት መቶ percent ተባዝቶ ኖ ነው bonus winning ኡ አራት መቶ ብር ነው። ተመላሽ ተመላሽ አራት መቶ ብር አሀ አለሁ ሌላ አለ ሌላ አ፣ ትኬት ሌላ የለም።
እሺ እሺ መልካም ቀን